hello ጤና ይስጥልኝ ዶንኪቲዩ
ስለ ወጌሻ ላይ መመዝገብ ፈልጌ ነበር እና ዋጋውን ማወቅ እችላለሁ?
አዎ ይቻላል። ሀያ credit hour ነው። በአንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የሶስት ወር ትምህርት ሲሆን አስራ አምስት ሺህ ብር ነው።
አስራ አምስት ሺህ ብር ያው እስከ ነገ ስድስት ሰዓት ሰላሳ አምስት percent discount አለው። አስር ሺህ ብር ነው።
እሺ አመሰግናለሁ።